Hello Hello፣ ሰላም ነው?
አቤት፣ እግዚአብሔር ይመስገን።
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወደ vehicle እሺ manufacturing PLC ላይ እ፣ በ junior accountant ትርፍ እ፣ ክፍት የስራ ቦታ ስላለ እ፣ ሰኞ እህ፣ ፈተና አላችሁ። ይመችሻል?
የት ነው?
ለቡ መብራት ኃይል እ፣ ከአርሴማ ቤተክርስቲያን ፊት ለፊት
እሺ ቆይ እንዴ
እህ፣
ለቡ
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት
እሺ እሺ ምን company ያልከኝ?
ወደ vehicle manufacturing PLC።
እሺ እሺ ይመቸኛል።
እሺ፣ ጠዋት ሁለት ሰዓት ላይ እሺ።
እሺ እሺ እሺ፣ አመሰግናለሁ።
ችግር የለም። እሺ።